ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምንደውልሎት።
እሺ ድንች order አድርገው ነበር አዎ አዎ ነበር።
አዎ፣ እና delivery date ኡ ያው በሀያ አራት ነው እሁድ ነው። እ- እሑድ። አዎ።
አዎ እና እሑድ መረከብ ይችላሉ እርስዎ?
ሰኞ ቢሆንልኝ ደስ ይለኛል።
እሺ፣ ስለዚህ ሰኞ እንልዎታለን። ግን ምንድን ነው ከዚህ በኋላ ያለውን order ሲያደርጉ እ, እህ።
ቆጥረው check አድርገው order ያድርጉ። ለምሳሌ complete ያለበት ቀን አይቆጠርም። ሌላው ደግሞ እርስዎ እህ።
አሁን ይሄኛው የድንች complete የሆነው ከአራት ሰዓት አምስት ሰዓት ላይ ነው already ማታ።
ማታ ኧረ አዎ እህ።
እዛ ያው አንድ ቀን ስለሚወስድ ከዚህ በኋላ እህ።
ያለውን check እሺ።
ያድርጉና ቆጥረው order ያድርጉ።
እህ።
ይሄኛውን ግን ለሰኞ እንልዎታለን።
እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ